ተኩስ አለ እንዴ? እኔ እ እንዴ እኔ ባለፈው ገር ሊፕስቲክ አድርጎ ምናምን ቁጭ ብሎ እዚህ ጋር ምሳሌ ያወጣችሁ ማን እንደተጨማለቀ እዚህ ጋር አላውቅም። እ ሮዲ እስቲ እሱ ጋር መሳቢያ ውስጥ ኬብል ትፈልግ።
ሄሎ ሄሎ፣ ሰላም ጤና ይስጥልኝ።
ሰላም ጤና ይስጥልኝ። ለነገር መስጋና ነው።
ተቋርጦ ነው አሁን ከቢጃይ ነው አይ።
የደወልኩት።
ችግር የለም አውቄያለሁ።
እሺ TIN number ዎትን በድጋሚ ንገሩኝ። ዜሮ ዜሮ ሰማንያ ዘጠኝ አርባ ሶስት ዜሮ ስድስት አዎ።
ሰባ ሶስት ነው ያሉኝ።
አ
እሺ ስልክ ቁጥር ይንገሩኝ የተመዘገቡበትን፣ በዚያ አላገኘሁትም።
ቆይ በቃ እሺ፣ ልጁ ጋር ቆይ ግባና እሺ እዛ ሆነው መልሰው ይደውሉልን።
እሺ